ትችሽ ድንቅታም ውስጥሽ ላዩም ቢዋ ቢያምር አይደለሽም እደ ጥበብ ሰራሽ እንጂ የአምላክ ሀሳብ የተችሽ ድንቅታም ውስጥሽ ላዩም ቢዋ ቢያምር አይደለሽም እደ ጥበብ ሰራሽ እንጂ የአምላክ ሀሳብ ደመናን ፈትሎ ሸማኔ ሳይሰማ ላንቺ አልበሰሻል የውበትሽ ሸማ የእጆቹን ስራ የጥበቡን ምስጢር ባንቺ ላይ ታይቷል ውበትና ፍቅር እንደ ውቅያኖስ ስትንከርኩት ከከኔ ያርቅኩት አንድ አንቺን ሰራ ፈጣሪና ቤሰታምሪ እንደ ውቅያኖስ ስትንከርኩት ከከኔ ያርቅኩት ውብ አድርጎ ሰራሽ ፈጣሪና ቤሰታምሪ የቀን ፀዳል አድርጎሻል እንደ ፀሐይ ነብርተሻል የሚቆጨኝ አንድ ነገር የአገሬ ልጅ ባቶኝ ነበር ኦይ ኦይ ኦይ ኦይ የተችሽ ድንቅታም ውስጥሽ ላዩም ቢዋ ቢያምር አይደለሽም እደ ጥበብ ሰራሽ እንጂ የአምላክ ሀሳብ ካማረው ስፍራ ምድር ተፈጥረሽ ምናለ ባንቺ የማምርብሽ የሰው መውደድን ፍቅር አድሎሽ ያዳም ዘር ሁሉ ተገረመብሽ እንደ ውቅያኖስ ስትንከርኩት ከከኔ ያርቅኩት አንድ አንቺን ሰራ ፈጣሪና ቤት ስታምሪ እንደ ውቅያኖስ ስትንከርኩት ከከኔ ያርቅኩት ውብ አድርጎ ሰራሽ ፈጣሪና ቤት ስታምሪ የቀን ፀዳል አድርጎሻል እንደ ፀሐይ ነብርተሻል የሚቆጨኝ